ሌሎ ጤና ስጥልን ብቻ ከሄል ነው በኩል መረጃ
ጥቂት ቆርጬ ነበር እንድታይልኝ ፈልጌ።
አንድ ከስልክ ቡድን ንገረኝ እና ሴት ያርግልኝ
እሺ አስራ ሶስት
እሺ አንዴ
አስራ ሶስት እሺ
ሰባ አንድ ሰባ አንድ ሰማንያ ሁለት ሰባ አምስት ሰማንያ ሁለት አስራ ሰባት አስራ አራት ንጉሴን ሳፊል ነው
አስራ አራት ነው ያልከኝ አባት ሰባ ሰባት
አስራ ሶስት ሰባ አንድ ሰማንያ ሁለት ሰባ ሰባት
ውሽ ውሽ ሸረሽ
ሌላ
አቤት አስራ ሶስት ሰባ አንድ ሰማንያ ሁለት ሰባ ሰባት ነው አለው ሹሽ አርባ ብር ያኛው ደግሞ አለ ሀያ ብር
ገና የዛሬ ጨዋታም አለ